በእምነት እንድጓዝ በሚገጥመኝ ሁሉ አንተን እንዳስከብር የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ ጉዞዬ አድካሚ ቢሆን የከበደ ተስፋ የሚያስቆርጥ እጅግ የረዘመ ኃይልም በምትሰጠኝ ሁሉን እችላለሁ በድል አሸንፌ ጽዮንን ወርሳለሁ ጽዮንን ጉዞ በእምነት እንድጓዝ በሚገጥመኝ ሁሉ አንተን እንዳስቀድም የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ መልካሙንም ገድል እኔም እንድጋደል ሩጫዬ እንድጨርስ በምትሰጠኝ ኃይል በጽናት መኖርን እንዳውቅ አስተውዬ ልከተልህ እርዳኝ ሁሉም ነገር ጥዬ ጽዮንን ጉዞ በእምነት እንድጓዝ በሚገጥመኝ ሁሉ አንተን እንዳስቀድም የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የመላእክትን ዜማ እኔም እንድዘምር በክብር ዙፋን ፊት መቆምም እንድችል አሁን በሚገጥመኝ አንዳች ሳልሸነፍ በእምነት ቆይቼ ሁሉም ባንተ ልለፍ ጽዮንን ጉዞ በእምነት እንድጓዝ በሚገጥመኝ ሁሉ አንተን እንዳስቀድም የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የዘለዓለም ቤት ሰማይ ቀርቶልኛል ጸንቼም ብጠብቅ ኢየሱስ ያወርሰኛል ከቅዱሳን ጋራ እጣዬ እንዲያምር ዘወትር ኢየሱስን መመልከትን ልማድ ጽዮንን ጉዞ በእምነት እንድጓዝ በሚገጥመኝ ሁሉ አንተን እንዳስቀድም የመንፈስህን ኃይል አምላክ ያፍስስልኝ ኢየሱስ ቅደመለኝ የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደመለኝ ጽዮንን ጉዞ በእምነት እንድጓዝ በሚገጥመኝ ሁሉ አንተን እንዳስቀድም የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ የመንፈስህን ኃይል አምላክ ያፍስስልኝ በመንገዴ ሁሉ ኢየሱስ ቅደምልኝ